ሄሎ ሄሎ ሄሎ፣ አቤት ሰላም ነው አለን አረን ከቤስት ጌምስ ነው የምደውልልን። ቤስት ጌምስ
ቤት አዎ፣ ፋንታሲ ላይ ስልክን ሰጠን ነበረ።
አዎ ቴሌግራም ላይ ስልክን ሰጠን ነበረ። ከዛ ላይ-
አሉ
ሄሎ እ አንተማ ይሰማል? አዎ።
አዎ ምጠምጥ ነበር አዎ ሰንደን ልጅ ልጅ እሺ
እ እሺ፣ ምን ነበረ ጥያቄ?
አይ እዛ ቤት ቤት ላይ የሆነ ጥያቄ እንትኖች አልገቡኝም ነበርና አዎ እና ምን ነበረ ብዬሽ ነበረ normally ውድድሩ የ fantasy ነው። Premier League አለ አይደለ?
አ normal Premier League ነው የምንከተለው። Premier League ላይ ለምሳሌ በየሳምንቱ ጨዋታ አለ አይደለ?
አ አንተ የራስን team የፈለከውን select ታደርግና አስራ አምስት እቃዎችን ትገዛለህ። መጀመሪያ Premier League መጀመሪያ application ኗን ታወርዳትና አ ልክ አውረድከው በኋላ አስራ አምስት እቃዎች የራስን እንድትገዛ ያደርጋል። መቶ ሚሊዮን በጀት ይሰጣል። እነዚ አስራ አምስት እቃዎች እንድትገዛ ያደርጋል።
ከዛ ከዛ በእነዚ አስራ አምስት እቃዎች የመረጥካቸው እቃዎች አስራ አንዱ best ሆነው ይገባሉ። እነዛ best ኦቹ በሚያገኙት ነጥብ performance ኣቸው እየታየ ነጥብ ይሰጣቸዋል። ለምሳሌ ጎል ሲያገቡ የተሻለ ነጥብ፣ ቀይ ሲያገኘው እየተቀነሰባቸው አይነት ነገር እያለ እንደዛ እያለ ነጥብ ይሰጣቸዋል። total የምታመጣው ነጥብ አጠቃላይ ተደምሮ በ Best Games ላይ ካሉት ሰዎች ከሁሉም በላይ ከሆንክ በየሳምንቱ አንደኛ የወጣ እስከ አስር ወጡት ይሸለማሉ። በየሳምንቱ የወር አሸናፊ እና የአመት አሸናፊ አለ ማለት ነው።
አ አስገብቼ deposit አድርጌ ነው አዎ deposit አድርገህ ነው የምትጫወት የምትችለው። እንትኗን እልክልሃለሁ ከፈለክ የአቡክ ነንበሯ ምናምን እልክልሃለሁ። check ታደርጋታለህ።
በቃ እንደዛ ቴሌግራም ላይ እልክልሃለሁ።
እ